Hello
Hello ወይ ስልሳ ዘጠኝ ስንት ነበር? አስራ ስድስት
ስልሳ ዘጠኝ አስራ ስድስት አዎ ምን ለምንድን ነው እንትን ያለው የ customer location እናጠፋ cancel ሊሆን ነው ወይስ ይሰራል? አንድ ጠይቅልኝ።
እስቲ ቆይ check ላድርገው። maybe ወይ edit የተደረገ ሊሆን ይችላል፣ አላውቅም። እስቲ አ- ቆይ ለ እሺ እሺ።
ማን ነው ስምህ?
አሳይ እስቲ አጥፋኝ።
እሺ
ለምንድን ነው የክትቤ?
እ?
ቆይ ትንሽ ኔትወርክ እያስቸገረኝ ነው። እሺ እሺ
text አድርጊለት። አትርሳኝ። ወደ ኋላ ተመልሶ ነው ለምን እንደሆነ አላወቅኩም። ቆይ እደውላለሁ። እሺ በቃ እ?
እሺ አይቼ አይቼ።
እደውላለሁ።
እሺ እሺ